ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ነኝ። ልርዳሽ?
እንትን ነበር አባ ትላንትና አዎ።
ወደ ቴሌ ብር ሶስት መቶ ብር ልኬ ነበር እና still አልገባም pending ብሎ ቆሟል።
እሺ check ላድርግልሽ። በዚህ ቁጥር ነው Best Bet ሽ?
በዚህ ቁጥር ነው።
እሺ check እያደረኩልሽ ነው። አንዴ ጠብቂ።
እሺ።
እሺ። hello hello up- update አድርጌልሻለሁ። እሺ ትንሽ እ፣ አንድ ሁለት ሰዓት ምናምን ጠብቂውና የማይገባ ከሆነ ሪፖርት አደርግልሻለሁ።
እሺ።
እሺ እሺ thank you